ሄሎ ጤና ይስጥልኝ ቤትቤት ሄሎ ጤና ይስጥልኝ
ፓስፖርት እስቲ ያዥኝ እስቲ
እ ምን አልከኝ?
ፓስፖርት እስቲ ያዥ ይችን ቁጥር እ፣ መልቻለሁ እስቲ እሺ ድምጽ ትንሽ ርቋል።
ካ- ካሽኮርድ ያዥ ብዬ ነው።
ካሽ ፓስ አሀ።
የምን የምንድን ነበር?
አይ ቀመር የበላሁት ነበረ።
okay ትኬት ልትነግረኝ ነው?
አ እሺ cashier cashier code ንገረኝ። እሺ እሺ አስራ አንድ
አስራ አንድ
ሰላሳ አራት ሰላሳ አራት
ዜሮ አንድ ዜሮ አንድ ሀምሳ ሁለት ሀምሳ ሁለት win ነው። እሺ
እ?
win ነው። win ትኬት ነው።
win ትኬት አ win ነው። አዎ
ማለት win ምን አድርገሃል እ ማለት- ምን ማለት ነው?
win ማለት አሸንፈሃል ማለት ነው።
አሀ በልቻለሁ።
አ
እሺ check ማድረግ ትችላለህ። እሺ ሁሉም በርቶልሃል።
እሺ
hello
ወይ እሺ ልችላት ሌላ ሌላ ያዥ ሌላ አለ? እሺ ንገረኝ።
እ፣ አስራ አንድ እሺ
ሰላሳ ሶስት አስራ ሶስት
አይ ሰላሳ ሶስት
እሺ ድምጽ ትንሽ ርቋል። እሺ ለዛ ነው።
አ፣ እ፣ እሺ ሰላሳ ሶስት አዎ ዘጠና ስምንት ዘጠና ስምንት ዘጠና ስምንት ዜሮ ዜሮ ዘጠና ስምንት ዜሮ ዜሮ ይሄኛው loss ነው። እሺ
እ?
ይሄኛው loss ነው። ምንም ተመላሽ የለው።
እሺ እሺ እሺ መልካም ቀን ይሁንልህ።
መልካም